Check አድርጊያት mute ኡን።
ሄሎ
ሄሎ ሄሎ፣ ቤት አቤት።
ሰላም ከችፕችፕ ነበር ምደውልሎት።
ከምን ከምን?
ከችፕችፕ የአቤል እሺ።
ስልክ ነው አይደል?
አዎ አዎ።
እ፣ እሺ ምን ነበር ይቅርታ፣ እየደወሉልን ነበር።
ውይ አይደለም፣ እየደወልኩላችሁ አልነበረ። እየመጣ እያመጡልኝ ነው። አሁን ደርሰናል ብለውኛል።
እሺ ልቀበላቸው አይ ሰለ ሰለሞን ደውሎልኝ ነበር፣ ለዛ ነው ለአቤል ደውይልኝ።
Okay ሰለሞን የቆየ ነው እሱ።
ነው ነው እንዴ?
አዎ የቆየ ነው በጣም እሺ እሺ